ሌሎ አሉ እንጂ እንዴት ነሽ?
አለን እግዚአብሔር ይመስገን አለን። ይሄ ሪሊፍኩን እያየሁ ነው ነበር እና የአእምሮዬ ሰላሳ እሺ ይመጣል እንትን ይሄ እነዚህ የሪኮል ላይ ያለ ሪፕሪንት የምናደርግበት ኦፕሽን እሺ አለ እንዳለ ለሁሉም ትኬት ይመጣል። ቅድም ፕሪንተሩ እየሰራ አልነበረም ማለት ፕሪንት ሲታዘዝ ሌላ ቦታ ነው የሚወስደው እና የፕሪንተሩን ስም ያልኩ ለዛ ነው። የትኛው የ- የቱ ጋር እንደተቀመጠ አሁን ይሄ ፖስት ነው ፖስት ሰማንያ ሲ የሚለው ላይ ነው የተቀመጠው እና እሺ ትክክለኛውን ፕሪንተር